ሄሎ ጤና ይስጥልኝ። ቃል ኪዳን ከብስት ቤት ምን ልርዳው?
ቃሊ ብሩክ ነኝ። አሁን ያወራሁሽ ኤፍሬም ሶዶ አረካ።
እሺ እሺ
ጎኖ ማዞሪያ አንድና ጎኖ ማዞሪያ ስድስት ማለት ነው።
እሺ
ይብሻ ከሮጠ በኋላ ነው ሪዛልቱ የሚያሳየው።
እስቲ ቆይ አንዴ እሺ፣ ምን ላገናኝ? ቆይ
ሄሎ
ወይ ሄሎ፣ ቡራ ወይ ወይ ሄድክ እዛ?
ልሂድ እንዴ?
አይ ሂድና AnyDesk ትልክልኛለሽ።
እሺ አሁን ልክልሃለሁ።
እሺ እሺ ጠብቀኝ አምስት ደቂቃ